ሄሎ
አቤት ጤና ይስጥልኝ።
አብሮሽ ጥልን አሁን መረጃ እየሰጠችኝ ተቋረጠ። ሁለቴ ነው የተቋረጠብኝ። ከእናንተ ነው መሰለኝ።
ይበሻል ወይስ ገና ነሽ?
አዎ እየመዘገበችኝ ያለ ተቋረጠ ስልኩ ማለት ነው።
እሺ እ፣ ምን ነበር ስምሽ?
አይናለም አሰፋ
እሺ
አገኘሽው?
አዎ መዝግቧል። already ጀማ አንድ ነው አይደል ሰፈርሽ?
አዎ አዎ እሺ account ይላክልሻል። አሁን screenshot አድርገሽ በቴሌግራም ላኪልን።
እሺ ምን ያህል ነው ገንዘቡ ምናምን? እዛው አንድ ላይ ነው የምትልኪው?
አዎ አጠቃላይ አስራ አምስት ሺህ ብር ነው ክፍያው። በኦንላይን ከሆነ ግን እስከ ዛሬ ማታ ከከፈልሽ አስር ሺህ ብር ነው።
በቃ እሺ።
እሺ ዛሬ እናመሰግናለን።
አሀ discount አለው ማለት ነው?
discount ኡ ዛሬ ነው የሚያልቀው።
በቃ ጥሩ እሺ፣ እሺ እከፍላለሁ አሁን እሺ ላይ
እሺ ይላክልሻል።
እሺ፣ እመሰግናለሁ።